ያሽን ወይ በበኩል ልርዳዎት?
አሁን ደውዬ ነበረ እና የሆነ የቴሌግራም ቁጥር ተሰጥቶኝ ነበረ ወደ Quick ብር እንትን አስገብቼ ምናምን ብዬ እሺ በቴሌግራም ልልክ ስል ዩካን ሴንድ ሜሴጅ ይለኛል።
እሺ ቁጥሩን በትክክል ይዘውታል?
አዎ
እሺ ምናልባት restrict የሆነ ነገር ይኖር ይሆናል። እ፣ ስለዚህ እኛ ከአሪፍ መሆናችን የሚገልጽ መልእክት እንላክሎት። ይሰማዎታል? ለመኛ እ፣ okay ምን አልሽኝ?
ከኛ side ከአሪፍ መሆናችንን የሚገልጽ መልእክት እንላክሎት ወይ
እሺ ወይ ቴሌግራም ላይ እንዴት ነው ገብቼ ማግኘት የምችለው? Quick አዎ፣ ብር ብዬ save በቴሌግራም ላይ አድርጌው እኛ ነበረ።
ሰላም እንበሎት።
እሺ እሺ፣ በዚህ ቁጥር ነው ቴሌግራም የሚጠቀሙት።
አዎ አዎ፣ እሺ አሁን እኛ እንልክሎታለን።
እሺ እዛ ላይ ይላኩልን። እሺ እሺ።
መልካም ምሽት።